hello
አቤት hello፣ ታዲያ አብሮ ስለ እንዴት ዋሉ?
አለ መስሪያ
ዊ ፕላስ ሶሉሽን ነበረም ደውልሎት ባለፈው አርብ ዕለት link ልከልሎት ነበረ እና register አድርገዋል።
አላረኩትም ረስቼው። እስቲ ቆይ አሁን እንትን እለዋለሁ።
እሺ በቃ ችግር ጥያቄ ምናምን ካለ link ኡ በተላከበት ስልክ ቁጥር ደውለው አስተያየትም ምንም መ- እንትን ማለት ይችላሉ።
እሺ እሺ እሺ እናመሰግናለን። እሺ እሺ